አቤት
Hello አቤት ወይዘሮ ልታ አዳራሽ እንደምን እኔ እኮ ነው አደርክ? ደህና ነህ?
ስብሰባ ላይ እ?
እግዚአብሔር ስብሰባ ነው ይመስገን።
እንዴ?
የሴቶች ስብሰባ መውጣ ወጣሁ። አሁን ንገሪኝ።
ውይ ይቅርታ። በቃ እኔ በቀደም የደወልኩልን የዚህ የሚገዛውን እቃ መርተሃል ወይ ብዬ ልጠይቅህ ነበረ። ስብሰባ ከሆንክማ በኋላ ስጨርስ ምን ምን ምንድን ነበረ?
ይሄ እቃው?
ምን የ- እንትን የኔትወርክ የችግ- ችግር እም፣ እንትን የሚለው ለ- እንትኖች ያቀር አቶ መስፍን ጋር የተ- ለአንተ የተመራልህ።
ዋይፋይ እንትን ማለት ነው።
አዎ በቃ አሁን እደውልልሻለሁ፣ መልሼ ልደውል።
እሺ። አልደረሰንም፣ ግዢዎች አልደረሰንም ስላሉ ነው።
እሺ እሺ እሺ፣ እሺ።
እሺ ወይዘሮ